ሌሎ ጤና ይስጥልን ቤተሰቤት
አዎ ዜሮ
እሺ ዊዝድሮ
አሁንም እሺ አንዴ
ጤና ይስጥልን ቤተሰቤት ረዴት ነኝ የምንረዳው
አዎ ያኛው ልጅ ነው እስካሁን እየጠበቅ ነው ገንዘብ ይወጣል
ዊዝዶ አድርገ ነው
ሌላ ሰው ነው እሺ አን- አንዴ ስልክ የኔ ስልክ ይናገራል አንዴ እሺ ጻፉ አ
እሺ ንገረኝ
ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ
ስልሳ ሁለት
ስልሳ ሁለት
ስልሳ አንድ አስራ አንድ
እሺ ምን ሆኖብህ ነው
እህቴ እስከ ማታው እስከ አሁን ውድድሮ አረግቼ ነው ሶስት መቶ ወረ ኢብር
እሺ
እስከ አሁን ገንዘቡ አልገባችም። ፕሮሰሲንግ ነው። እህቴ ምን ነው ብራንቹ ልምጣ ወይ አንድ ያስክልኛ ብዙ ጊዜ እየደውል ነው።
እሺ አንድ ጠብ በእናትህ ልቀቀኝ። አላህ አላህ ይስጣ የፈለገ የፈለገሽ
ለቻፓዎች እኮ አሳውቀናቸዋል
አይ እነሱን ለቀ- ለቀቅኩት ወደ ቤት ቤት ነው ያለ ናቸው።
አይደለም እዛው እነሱ ጋር ነው ያለው በቃ እኛ እናናግራቸዋለን በቃ አ?
ድጋሚ ድጋሚ ያሳውቃቸዋለሁ እሺ
አንቺ ት- ትደውላለህ።
አሁን እንደገባላ አሳውቃለሁ አሳውቃለሁ
እህቴ እህቴ እጠብቃለሁ።
እሺ